ሄሎ ጤና ይስጥልኝ ከቢጂአይ ኢትዮጵያ ነው የምደውለው ደንበኛችን እሺ እሺ አሁን እያስመዘገቡ ነበረ አ አ
እ ከሚሴ ከአራት ኪሎ ሜትር ምናምን ምን ነበር ያሉኝ ሰፈሩን
okay ግሼ ነው የሚባለው
ጊሼ አ ግሼ ወረዳው ግሼ ወረዳ ከተማው ጊሼ፣ አ ከተማው ራቤል
ራቤ ራቤል ራቤል አ ዞኑ ሰሜን ሸዋ
እሺ ዞኑ ሰሜን ሸዋ
እሺ ምንድን ነበር ቅሬታው ደሚያችን እ፣ ማሽን እንትን በረዶ አሊዛል አላቀዘቅዛለኝ እንዴ አለ ድራፍት ማሽኑ አ ድራፍት ማሽኑ እሺ ደሚያችን ቅሬታውን መዝግቤ ወደ ጥገና ባለሙያዎች አሳልፍልዎታለሁ ሌላ ምረዶት ነገር አለ ሌላ ምንም የለም። ሌላ ስፖንሰር ምናምን ደግሞ ምንም አልደረግም። ምንድን ነው
እ ስፖንሰር
አ
ለምንድን ነበር የፈለጉት ስፖንሰር
ያው ለፍሪጅ ምናምን የመቀመጫዎች
ለፍሪጅ ቢ- አ አማን ጃምቦ ማሽን ብቻ ጃምቦ ድራፍት ብቻ ነው የሚሸጠው ነው ጊዮርጊስ
እህ።
እና ምንም የእናንተ ከእናንተ እስካሁን ስፖንሰር ተደርጌ አላውቅም። ከሁለት ሺህ ዘጠኝ ጀምሮ ነው ስራ የጀመርኩት።
እ ፕሮሞተሩ ጠይቀው አያውቁም አዎ ጠይቀው ነበር ጠይቄ አላውቅም። ከአሁን በፊት እ፣ እዛ ኬሚሴ ነበር አካ- ወኪሉ እና አንድ ጊዜ ብቻ ቴዲ የሚባል ኬሚሴ ነበር ወኪል እህ።
እንትን ሰጥቶኛል፣ ብርጭቆ ምናምን እንጂ ከዚህ የዘለለ የለም።
እህ። እሺ ደንበኛችን እ ፍሪጅ እንደሚፈልጉ መዝግቤ አስተላልፍልዎታለሁ
እሺ እሺ፣ ሌላ ምረዶት ነገር አለ ሌላ ምንም የለ፣ ይኸው ነው።
እሺ ደሚያችን ስለደወሉ እናመሰግናለን ስለ አገልግሎት ያሉት ሀሳብና ሴት ግምሰ ምድር ላይ ያስቀምጡልን መልካም ምሽት እሺ